ያልኩሽ ነት ትዝ ትዝ ያልኩሽ ነት በፍቅር ሜዳ ላይ በፍቅር ቁልቁለት በፍቅር ቁልቁለት ምን ተሰማሽ ፍቅር ትዝ ትዝ ያልኩሽ ለት ትዝ ትዝ ያልኩሽ ነት አንዳች ነገር አላት ሰው በቁም የሚያፈስ አንዳች ነገር አላት ሰው በቁም የሚያፈስ ሳላይ ሳልሰማ ነው ነድፋኝ የምትጓዝ ሳላይ ሳልሰማ ነው ነድፋኝ የምትጓዝ የሞትኩት ታምና ነው ከእሷ ስወዳጅም የሞትኩት ታምና ነው ከእሷ ስወዳጅም ዘንድሮ ተከሳ ብረታት ብዬ እንጂ ዘንድሮ ተከሳ ብረታት ብዬ እንጂ ተመልከቷት ሄደች ገባች ከጎዳና ተመልከቷት ሄደች አይ ገባች ከጎዳና እኔ እንደ ባለጌ እሷ ጭምቱና ሽው ብላ እንደ ነፋስ ውልብ እንደ ጥላ ሽው ብላ እንደ ነፋስ አይ ውልብ እንደ ጥላ ከነፈች ልጅቷ ልቤን አንጠልጥላ በፍቅር ሜዳ ላይ በፍቅር ቁልቁለት በፍቅር ቁልቁለት ምን ተሰማሽ ፍቅር ትዝ ትዝ ያልኩሽ ለት ትዝ ትዝ ያልኩሽ ለት በፍቅር ሜዳ ላይ በፍቅር ቁልቁለት በፍቅር ቁልቁለት ምን ተሰማሽ ፍቅር ትዝ ትዝ ያልኩሽ ለት ትዝ ትዝ ያልኩሽ ለት ጀንበራ ዘቅዝቃ ሲሰለፍ አሞራ ዘንበራ ዘቅዝቃ ሲሰለፍ አሞራ ድንገት ትወጣለች ከጨረቃ ጋራ ድንገት ትወጣለች ከጨረቃ ጋራ በመስኮቱ ዘልቃ ለካውቃው ቤቴን በመስኮቱ ዘልቃ ለካውቃው ቤቴንም ከልካይ በሌለበት ወሰደችው ልቤን ከልካይ በሌለበት ወሰደችው ልቤን ተመልከቷት ሄደች ገባች ከጎዳና ተመልከቷት ሄደች አይ ገባች ከጎዳና እኔ እንደ ባለጌ እሷ ጭምት ሆና ሽው ብላ እንደ ነፋስ ውልብ እንደ ጥላ ሽው ብላ እንደ ነፋስ ውልብ እንደ ጥላ ከነፈች ልጅቷ ልቤን አንጠልጥላ በፍቅር ሜዳ ላይ በፍቅር ቁልቁለት በፍቅር ቁልቁለት ምን ተሰማሽ ፍቅር ትዝ ትዝ ያልኩሽ ለት ትዝ ትዝ ያልኩሽ ለት በፍቅር ሜዳ ላይ በፍቅር ቁልቁለት በፍቅር ቁልቁለት ምን ተሰማሽ ፍቅር ትዝ ትዝ ያልኩሽ ዕለት ትዝ ትዝ ያልኩሽ ዕለት ልቤ የተራበ ከቆረት ያንቺ አንጀት ልቤ የተራበ ከቆረት ያንቺ አንጀት ቁርባን አቅምሰሽ ተናዝዤ ልሙት ቁርባን አቅምሰሽ ተናዝዤ ልሙት አላክምህ ካልሽ ባይንና በከንፈር አላክምህ ካልሽ ባይንና በከንፈር በፍቅርሽ ቆርቤ ይብላኝ ጥቁር አፈር በፍቅርሽ ቆርቤ ይብላኝ ጥቁር አፈር አንዳች ነገር አላታይ ሰው በቁም የሚያፈዝ አንዳች ነገር አላታይ ሰው በቁም የሚያፈዝ ሳላይ ሳልሰማ ነው ነድፋኝ የምትጓዝ የሞትኩት አምና ነው እርሷ ስወዳጅ የሞትኩት አምና ነው ዋይ ከእሷ ስወዳጅ ዘንድሮ ተቀሳ ብረታት ብዬ እንጂ እህህ እህህ እህህ እህህ እህህ እህህ እህህ